Anastasia Palimakis.
Hello
ጀስት ሪማከል
ጤና ይስጥልን። እ መረጃ ፈልጌ ነበረ። የ በኢትዮጵያ ኤርላይንስ እ አርብ ዕለት flight ነበረኝ እና Okay ስንት እ በጣም እቃዬ በዛ። ሰላሳ ሁለት ኪሎ ስንት ብር ነው መክፈል የምችለው?
Okay ከየት ወዴት ነበር የምትሄዱት?
እም እም።
ከየት ወዴት ነበረ flight ኣችሁ የነበረው?
ከኢትዮጵያ ዋሽንግተን ከኢትዮጵያ ዋሽንግተን one way ነው መሄጃ ብቻ
መመለ አዎ ልመለስ ነው
ደርሶ መልስ ወይስ? Okay መሄጃ ብቻ ወደ ዋሽንግተን። እሺ እሺ እ እሺ እያየሁላችሁ ነው
ምን አልከኝ? አባ አይሰማም።
እያየሁላችሁ ነው። አንድ ደቂቃ እስቲ መስመር ላይ እሺ እሺ
እሺ እ አርብ የአርብ flight ማታ ten fifty ላይ ያለው total price ሀምሳ ስድስት ሺ አራት መቶ ሀያ ሶስት
አዎ እሺ አይ kg ሰላሳ ሁለት kg extra ሆኖብኝ ነበረ
okay
ክፍያው የእሱን ማወቅ ይችላል okay አንዴ እሺ አለው
ዛሬ ስለሆነ የሚሰሩት ልጁ ደጅ ነው እንዴ የሚጠጣው? ዓለም ሲያድ አድርሶ ነው የሚያወጣው። እዛ አዎ ዓለም እያደረሰሽ ዓለም አይደለሽ? አይ ሄሎ
ወይ አቤት
እሺ ትነግረኛለህ? እየጠበቅኩ አዎ አዎ ሰርች እያረኩላችሁ ነው ኢንፎርሜሽኑ እሺ እ ሰርች እያረኩላችሁ ነው ኢንፎርሜሽኑ ዋን ሚኒት ብቻ ኦ ሰርች ነው ኦኬ ዋን ሚኒት በቃ ብቻ አይነ- እሺ ካልነገርኩኝ ልተወው። ከዛ ድረስ ነው ያሳደገን ያሳደገንን ኦ ላንቺ አይደለም እሱን እኮ የላኩልሽ ላፎሚያን የላኩላት አይቼ እሷ ሁሌ በጣም ነው የምትፈልገው እና ባዚን ሁሌ ነው የምታረገው ማለት ነው። እኔም እንድታሰር ታረጋለህ ያላደግልኝ አድጋል ያድጋል ወይ ነው በጣም ነው የሚያድገው ግን ካሰረች ሰውን አይደለም ፈልባ ምናምን አለ ትንሽ ስለሆነች በዚህ እንደዚህ እንዴ እኮ ገርሞኝ ነው እኮ አቤት